ጤና ይስጥልኝ ሁሉ ስፖርት ነው ባክዎ የምንረዳው?
አይ ኦንላይን ላይ ሁሉ ስፖርት betting እጫወት ነበር እና ዝርዝሮቹ deposit እና withdraw የምናደርግበት account ኡም ያለኝ
አዎ ትንሽ technical የሆነ ችግር ገጥሞን ነው። deposit ነው ወይስ withdraw ነው ማድረግ የፈለጉት?
deposit ማድረግ ነው የፈለኩት።
እሺ አሁን በምነግሮት አማራጭ ማድረግ ይችላሉ።
እሺ ስልክ እነግሮታለሁ። ወደዚህ ስልክ deposit ያረጉትን ያረጉና ደረሰኙን በቴሌግራም ይልኩልናል።
ምኑን ነው የምልከው? ብሩ ደረሰኙን ያስገቡበትን ማለት ነው ማረጋገጫው።
እንዴ ስልኬ ላይ እኮ ነው ደረሰኝ ታገኛለህ።
ስልኬ ላይ ነው ማለት
ወደ አንቺ ስልክ የምልከው እኮ ስልኬ ላይ ነው።
ደረሰኙን እኮ የሚልኩልን ቴሌ ብር ያስገቡበትን ወደ ምነግሮት ቁጥር ያስገቡበትን የገንዘብ መጠን የሚያሳይ ደረሰኝ ይልኩልናል ቴሌግራም ላይ።
እሺ
ቁጥር ያዙ
እሺ ዜሮ ዘጠኝ ሰላሳ ሁለት
ሰላሳ ሁለት ሰላሳ አምስት ሰላሳ አምስት አስራ ዘጠኝ
አስራ ዘጠኝ ስልሳ ስድስት
ስልሳ ስድስት ፍትህ አምላክ ማርዬ
እሺ ወደዚህ ቴሌ ብር ያስገቡና ደረሰኙ ደግሞ በቴሌግራም ነው የሚልኩት። የቴሌግራም ቁጥር ያዙ
እሺ ዜሮ ዘጠኝ ሰባ ስምንት
እሺ አስራ ስድስት
እሺ ሰላሳ ዜሮ ስድስት
እሺ ደረሰኙ ሙሉ ስሞትንና ሁሉ ስፖርት የሚጠቀምበትን ስልክ ነው የሚልኩት።
እሺ